ትምህርት ቤት ሄሎ ሄሎ ሰላም ነው። አሁን ቅድም ደውዬልሽ የነበረው ልጅ ሱቅ ሄጄ እዚህ ገንደ ቆሬ እሺ
ታስረጃታለች እንዴት እንደሚደረግ ቮቸር ላይ እንትን የሆነው ሶስት መቶ ብር ፌንድ የሆነው እሺ እሺ ታናግራታለች ልጅቷን።
ቆይ አንዴ መጀመሪያ እርሱን ላናገር እሺ አካውንት ሂስትሪ አካውንት ለህዝብ እና አካውንት ሂስትሪ የሚለው ውስጥ voucher history የሚል አለ እሱ ጋር start date እና end date ኡን ያስተካክሉና search ሲሉት የሶስት መቶ ብሩን voucher code ይሰጡታል። እሱን ኮድ ነው የምታስገባው እሷ።
አሀ እሱን ኮድ አስገብታ start date ልክ ያወጡበትን ቀንና ያወጡበትን ቀን start date ላይ ያስገቡና end date ኡን ዛሬ ማድረግ ይችላሉ። search ሲያደርጉት እሱ ላይ voucher code ይሰጡታል። ስድስት digit voucher code የሶስት መቶ ብር status ኡ pending የሚል ይሰጡታል። እሱን ኮድ ነው እሷ ለሷ የሚሰጧት። እሷ እሱን አስገብታ ነው በ cash የምትሰጡት። እሺ በቃ እሺ፣ አመሰግናለሁ።
እሺ፣ እሺ፣ አመሰግናለሁ። መልካም ቀን። እሺ